Hello. Hello. አቤት hello ጤና ይስጥልኝ አቤት
ሰላም ነው አቤት። እግዚአብሔር ይመስገን።
እ መኪና ፈልጌ ነበረ ምን አይነት
ኤሌክትሪክ ነው እና ያለው ወይስ normal ሁሉም ነገር hello።
electric ነው የፈለግከው?
አይ።
ልክና ያለው comment ላይ እ
እሺ፣ text አድርግልኝ። እሺ፣ ምን አይነት መኪና ነው የፈለግከው አለቃ?
አ አይ ነዳጅም ኤሌክትሪክም ነው ያለ ወይስ ኤሌክትሪክ ብቻ ነው ያለ ሰው ሰጠኝ እኮ ነው አይ ነዳጅም ኤሌክትሪክም መኪኖች አሉ። ቢሮውና እና በአካል መጥተህ ጎብኘ። መስቀል የት የት ፍላወር ወይ ነው ፓስተር አደባባይ፣ የት ነህ መስቀል ፍላወር ወይ ፓስተር አደባባይ የሚቀርብ ቦታ ላይ መጥተህ እንትን አድርግ።
መስቀል ፍላወር መስቀል ፍላወር አዎ፣ ናዝራ ሆቴል ጋር ናዝራ ሆቴል አዎ፣ ስትመጣ ደውልኝ። እዛ
እሺ እሺ ነገ አላችሁ አይደለ አለን።
እሺ
እሺ እሺ አለ።